ጤና ይስጥልኝ። ቤቴል አቤት ከዊፕላስ solution ነው የምደውለው።
ዊፕላስ እሺ አዎ እኛ application ላይ ተመዝግበሽ ነበር እና አሽከርካሪ ነሽ ወይስ እንደ ተጠቃሚ ነው?
አይ ተጠቃሚ ነኝ።
እሺ አሁን የተመዘገብሽው አንቺ አሽከርካሪዎች እና service የሚሰጡ የሚመዘገቡበት ላይ ነው።
okay እሺ ተጠቃሚ ከሆንሽ ዊፕላስ solution user የሚል አለ። እሱን አውርደሽ መጠቀም ትችያለሽ።
እሺ እናት አመሰግናለሁ። እንዲህ ብሎኝ ነበረ እኔም ስሞክረው በጣም ተቸግሮኝ ነበር እና አዎ የተሳሳተ ላይ ነው።
user የሚለው ላይ እንትን ልበል apply አዎ።
ላድርግ አዎ እሺ።
ሶስት መቶ ሀምሳ ጌም በአራት ሰርቪሶች እና ትራንስፖርትም አገልግሎት ታገኛለሽ። referral code ሽም ታገኛለሽ እዛ ላይ።
እሺ እሺ አመሰግናለሁ። ይሄን እሺ መልካም ቀን።
መልካም ቀን